ሄሎ
ሄሎ፣ ጤና ይስጥልን ቤት ቤት
ሰላም ነው እናት?
ሰላም ምን ነበር?
አድሬሱ ክልከፍ ነበር እና ሰላሳ ዘጠኝ ክፈች የአምራዊ ሰላሳ ዘጠኝ ካሸሯል
ሐምራዊ ሰላሳ ዘጠኝ ካሸሯል እሺ
አዘግቸው ነበር ከዚህ በፊት
ሎክ ነበር
አዎ እንትን ስልክ ነበርና አዘግቸው። አሁን እዛ አዲስ እንደናዘው ልከፍት ፈልጌ ልሰራበት ፈልጌ ነው።
ሎክ ከወልዲያ አልሆነም። ካሸሯን ግን
እ እ?
ሪሴት እንዳደረግልን ነው ሎክ አልሆነም።
ሪሴት አድርጊልኝ እንዲስ ለላክልና እሺ አይ እዚሁ ሪሴት አድርጌ ቴሌግራም ላይ ልላክልህ።
እሺ ፓስወርድ እሺ ነገሩ እሺ እሺ እሺ ስም ማን ነው ቴሌግራም ላይ?
ተስፋ ተስፋ ወልዲያ እሺ
እሺ እሺ